hello ጤና ይስጥልኝ ቅድስት ነኝ አቤት hello ቅድስት ሰላም ሰላም እንዴት PIN ኡ ሰኪ
ስንት PIN ኡ ስልሳ ሰባት አስራ hello
ስድስት ስልሳ ሰባት አስራ ስድስት hello order ነበር ስልሳ ሰባት አስራ ስድስት hello hello hello hello
ስልሳ ሰባት አስራ ስድስት አዎ አዎ
ምን ሆነ check አድርጊልኝ check- check አድርጊልኝ PIN ኡ
እኮ ስልሳ ሰባት አስራ ስድስት አይደል ያልከኝ አዎ
hello hello hello አይሰማም
ይሳል ምንድን ነው ምን ሆኖብህ ነው
PIN ኡ check አድርጊልኝ ሁለት ነጥብ ምናምን PIN ኡ PIN ኡ እሺ check አደርገዋለሁ እሺ እሺ እሺ እሺ